ነው ሰረንቤላ ቤት ቤት ቤት ስቤ ነው።
አዎ
ራሄል የለችም እንዴማ?
ራሂል አለች።
አንድ አገናኝኛ።
እሺ ምን ነበር ግን?
እንትን ቦነስ እንድታይ ልልኬላት ነበር እና እስካሁን ደውላለሁ ብላኝ ረሳችን ነው።
አዎ አይ ረስታ ሳይሆን ካለሃለች ስካይፒዎች እስኪመልሱላት ነው። ስምህ ማን ነበር? የቴሌግራም
ቴሌግራም እንደ ቪዲዮ ነው የሚለው ለና ኤክስቴክስ ነው የሚወጣው ኤክስኤክስ መሰለኛ የሚወጣላችሁ ከዚህ በፊትም ድሬዳዋ ሆኜ ደውዬላችሁ ኤክስቴክስ ነው የወጣው መሰለኝ እሺ እሺ
እ ወይም ነገርልኛ አታውቀኝ አሳውቃለች። ብዙ ትኬት ነው አይደለ?
አ ስክሪንሹት ትላንትና ቀን ሙሉ የተጫወትኩትን ስክሪንሹት አድርጌላት ይላታል። በዛ መሀል ውስጥ ለአንዴ ተበላሽታለ።
እኮ አይ ልካልሃለች። ትንሽ ጠብቃት። ብዙ ስለሆነ እነሱ ቼክ አድርገው እስኪመልሱላት ነው።
እሺ እሺ